የማንሻው ጽፋት ብለህ ከላይ ትንሽ ሁለት ተወልድ ሶስት መጽሐፈ ነጽአ አራት ተነበየ ዮናስ ስድስት አፈ ዘአንበበ ሊቅ ሰባት በሃበ ከፈነ ወላይክ ተዳይ ሁለት ዮም ዕለት ሶስት ጥሩ ውእቱ አራት ለጌታ ምኮነ ስድስት ቤዛ ብዙሃን አምላክ ሰባት ለመስተገብራን አይሁድ ሰያፍ ሶስት ታኦስ መጽአ አራት ሳምን አስወድቀ አምስት እንድርያሲርአይ ሰባት እምሃበአውግስጦስ ቄሳር ስምንት ትምህርተ ኢሳይያስ ሞት ወዳቂ አንድ ኦ ባእል ሁለት መና ወወይን ሶስት ሃራዊ ምእመን አምስት ኢይቀርባ መኑሁማ ስድስት በቤተ ፍስሃ ወአሉ ከላይ አንስቶ ሲመጣ ዳጋ ትብለክ ከላይ ትንሽ ሁለት አንተ ወልድ ሶስት መጽሐፈ ነስአ አራት ተነበየ ዮናስ ስድስት አፈ ዘአንበበ ሊቅ ሰባት በሃበ ተፈነ ወላይክ ተዳይ ሁለት ዮም ዕለት ሶስት ጥሩ ውእቱ አራት ለጌሰም ኮነ ስድስት ቤዛ ብዙሃን አምላክ ሰባት ለመስተገብራን አይሁድ ሰያፍ ሶስት ታኦት መጽአ አራት ሳምን ናስወድቀ አምስት እንድር ያሲርአይ ሰባት እምሃበ አውግስጦስ የሳር ስምንት ትምህርተ ኢሳይ ያስሞት ወዳቂ አንድ ኦ ባእል ሁለት መና ወወይን ሶስት ሃራዊ ምእመን አምስት ይቀርባ መኖ ቆማ ስድስት በቤተ ፍስሐ ወአሉ ደብረ መቅደሱ ደብረ መቅደሱ ላይ ተነሽ ስድስት ሀበተ አንገደ ተታይ ስድስት ቤተ ጊዮርጊስ ሰያፍ ስድስት ለመርቆሬዎስ ወዳቂ አምስት ቤተ ኢያሱ ስድስት እንተ ይፌንዎ ለእስጢፋኖስ ሰማዕት ላይ ተነሽ ሁለት ለሃቅለ ሶስት ሃለፉ ዮም አራት ተጋብኡ አውደ ስድስት እለቅውማ ነርዩ ሰባት ብሁላነ ዘብሉ ህዝብ ተታይ ሁለት ምንት ውእቱ ሶስት ለምን ትሆርከ አራት ዘእለት ሲሳይ ስድስት እመ ሕፃናት ይእቲ ሰባት መንግስተ እስራኤል ይከውን ሰያፍ ሶስት ዮናስ ቆመ አራት ባቢሎን ቦአ አምስት ዘይመጽእ ይምጣ ሰባት ኢዮጶሎግ ዮስንቁ ስምንት አመ አመ ባቢሎን ኮነ ወዳቂ አንድ ቦዘሳልየም ሁለት አይቴ አለው ሶስት ገሊላ አልጸጠ አምስት ርስተ ወላዲ ለይረ ስድስት እምነ የኤርትራ እህት ዘቆደሪያ አይባን ልብሱ ላይ ተነሽ አምስት ለሀገር ከአቲ ስድስት እያደገ ነለነ ሰባት እስመ ነግረ ኪያነ ተታይ ስድስት ነገረ አሜ ንቤቱ ሰባት ሀገረ ሃይማኖት ይእቲ ሰያፍ ስድስት ለዘገብርኤል መልአክ ሰባት አምጣነ ጎልያድሞተ ስምንት መስተገብረ ሳየምሃራ ጎዳቂ አምስት ዘይሰቅያ ለምድር ስድስት በኃይለ ስልጣኑ ዘገብረ ይህም ሰዎች ራእዩ ላይ ጽፋት ተነሽ ሁለት ወርቀ ነፍአ ሶስት ንዋየም የተ አራት